እኔ ምን ኢትዮጵያ ሰላም ነኝ ነው የምትደርገው?
እኔ ስንቱን ግሎዘር የነበረ መድኃኒት ብለው እሺ
እና ኦክሲጂን እንዳጋጣሚ ሆኖ ከድራፍት ጋር እየተቀላቀለልኝ ይለኛል።
ኦክሲጅን እና ድራፍት እየተቀላቀለ አዎ እና ድራፍት ከሁለት ስንግል በላይ በጣም እየከሰርኩ ነው ያለሁት። ከሁለት ከሀያ ስንግል ከሰላሳ ስንግል በላይ በጣም እየከሰርኩ ነው እሺ ደንበኛችን ቢጃ ሄዶትን ይንገሩት።
ማለት የቲኬት እንትን ማለት ነው የቲኬት ነበር ወይ እሺ ቲን ነምበር ይንገሩት። ቼክ ላድርግሎትና
ቲኬት ነበር ግን እንትኑ የተዘግተ ቦታ ነው ምናሉ ደንበኛችን ከኋላው ጫጫታ ስላለ የእሱን ድምፅ በደንብ መስማት አልቻልኩም።
እሺ መቼ ደውላለሽ?
እሺ እሺ